hello ጤና ይስጥልኝ Best Bet
አብሮ ይስጥልን። እንትን cashier ኮዱን እንድታይልኝ ነበር አልተለቀቅም። scan ሲያደርግም እሺ ይቻላል። ንገረኝ።
አስር አስር ዘጠና ስድስት ዘጠና ስድስት ሀምሳ ስምንት ሀያ አምስት
እሺ አራት ጨዋታ ልወስዳለሁ። አራት ጨዋታ ልወስዳለሁ። ቶተንሃም ከዌስታም፣ ኤቨርተን ከኒውካስትል፣ አልሃዘም ከአልፋቴ እና ፋሲል ከነማ ከወላይታ ዲቻ።
ያይሽ እሺ እሺ thank you